ጤና ይስጥልኝ ልትሉት ነው እባክዎ የምንወደው
በልቼ ነበርና ብዙ አለ አልክልኝ ብሎኝ ነው ኬክ ሙሌ ቶማስ ኖት አይደለ
ኬክስ አልክልኝ ብሎኝ ነው ኦሬንጅ በልቼ ነበር
ሙሌ ቶማስ ኖት አ አ ሙሌ ቶማስ በሚለው የላኩት ኖት
አ
ቴሌግራም ላይ ልከው አይደለ ጥያቄዎትን
አ
ተላልፎታል መልስ ስናገኝ ቴሌግራም ስለምናሳውቅዎት በትዕግስት ይጠብቁን ይሄ ሶስት ሺ ስድስት መቶ ብሩ ወደ wallet ኦት ተመልሷል
አ አንድ ሺህ የ- የሁለት መቶ አንድ ሺህ ምናምን ምንድን ነው አስገብተው ነው
አይ በ- የተበላ ነበር
የተበላ ነበር አ እሺ፣ ከዛ- withdraw code code- code ልክልኝ ብሎኝ
withdraw code አልክልኝ ብሎ አ
በምን ለማውጣት እየሞከሩ ነው
እዚሁ እንትን cash out ለማለት ነው እኮ ምን ተጠቅመው ነው እ፣ ኮድ አልክልዎት ያሉት